ሄሎ ሄሎ ሄሎ አቤት ሄሎ ሄሎ ሄሎ አቤት አይሰማም ሰላም ጤና ይስጥልን። ቤለቢ
አውረስት ነው
አለ ምን ልርዳው?
ቴሌዌ
አዎ
okay አጠቃቀሙ ነው
ኮከብ ዘጠኝ ሰማንያ አምስት ተላልፈው ይደውሉ። መጀመሪያ okay
አንድ ቁጥር ላይ ለመመዝገብ፣ እሺ
ሶስት ቁጥር ለመጫወት
ቁጥር ለመጫወት ለመ- ለመጫወት ሲጫኑ እም፣ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት። coin ለመግዛት ደግሞ ሁለት ቁጥር ላይ አለ።
እሺ
እ፣ ትክ- ጥያቄና መልስ በተከታታይ አስሩንም ከመለሱ ትኬት ይሸልሙታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክራሉ። game ኦችን ይጫወታሉ ማለት ነው።
እሺ ከጨዋታው check ለመ- ያደርጉ እ?
ከጨዋ- ከጨዋታው ለመውጣት እንደተባለ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
ኮከብ ሰማንያ አምስት
አቤት ኮከብ ሰማንያ አምስት አዎ፣ ስድስት ቁጥር ስድስት ቁጥር አዎ፣
እሺ እናመሰግናለን።
ምንም አይደለም።